જવાહરી ને ચાલે છે આ કઈ અનિલ લા- યાવરો યાવરો
હેલો હેલો ሰላም ጤና ይስጥልኝ
አብሮ ስትልን
እሺ እንትን አፕሩቫል አሰ ነበረ ቤተሰብ አዎ።
ከቤተሰብ ቤት ነው የምደውልልህ አዎ hello
አዎ
እሺ እንትን ነው ይሄ ሀምሳ ሀምሳን ያዘዝከው መሰለኝ አይደለ አዎ በቃ አስር አስር እያረክ ታወጣዋለሽ reject ነው የሚያደርገው system ኡ ለምንድን ግን የምትጫወቱብኝ? ትላንትም እንደዚህ ብላችሁኝ ሀ- አስር አስር አድርጌ ሀምሳ ሀምሳ አድርግ ብላችሁ እንደዛ እያዘዋወርኩ ሳላቅ ወደ ሌላ ቁጥር ሀምሳ ሺህ ብር ተበልቻለሁ ለሌላ ሰው ልኬ
እስኪ ወይ- የእሱ- ወይ የእሱ upgrade ስልክ አድርግ- ቁጥር ትሰጠናለህ የእሱን ስልክ የማ- ትሰጠናለህ ወደ ሌላ ሀምሳ ሺህ- account ይገባል እ።
ዜሮ አልደወልክለትም ዜሮ- ነበረ አያነሳም። እኔ ስልኩን አድራሻውን ተቀብያለሁ። አ- አንስታ አንስታ አላቅም ነው የምትለኝ። ሴት ናት። አድራሻውንም ስሙንም ተቀብያለሁ። ግን ምን አዎ።
ዋጋ ለአንድ ከገባ በኋላ አሁን እንደዚህ እየተደረግኩ ነው። አስር አስር ካስተላለፍኩ በኋላ መልስ ወደ ቤት ቤት account መልስና ወደዛ አ፣ በሀምሳ አዎ.
ሀምሳ አድርጋ አስተላለፍ ሲሉኝ ነው ትናንትም እንደዛ የተበላሁት።
Okay ገባኝ አሁን እሺ ምን ታደርግልኛለህ መሰለህ አ፣ እ፣ አሁን እንትን ብየዋለሁ አስር አስር አድርግና እምቢ የሚልክ ከሆነ ብሩክ ብለህ ደውልልኝ ብሩክ አለው ይበልና ደውልልኝ
አሁን ወደ ቤት ቤት account ነው የመለስከው?
ተመልሷል አስር አስር ዘዘው ከዛ እምቢ የሚልክ ከሆነ